ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
ትኬት ልነግርሽ ነበር።
እሺ ይቻላል። ንገረኝ cashier code ዋ
አንዷን ጦሳኝ አስራ ሶስት እሺ
ዜሮ ዘጠኝ እሺ
ዜሮ ዜሮ ዘጠና ስምንት
Hello አቤት በሶስት ጨዋታ ነው እሺ የወጣው የወደቀው?
በሶስት አዎ
እሺ ሌላ አለክ?
የለም በቃ እሺ እናመሰግናለን። መልካም ቀን